Hello ሰላም ጤና ይስጥልን አለን ምን ልርዳዎት ምን ልርዳዎት
ፕላይውል መጠቀም ፈልጌ ነው።
ምን አሉኝ game ኡን ለመጫወት ነው
አይ አየር እንትን አያስርም?
አይ ይሄ ቴ- ቴሌቪዥን game ነው game ኦቹን ሲጫወቱ የተለያዩ ሽልማቶችን ያገኛሉ
አዎ ነው እንዴ?
አዎ
እኔ ቮይስ መሰለኝ።
አዎ ዘጠኝ ዘጠና አራት ላይ ደውል